hello ጤና ይስጥልኝ።
እናት ልኬልሻለሁ።
ሰማውታል?
ይሰማኛል፣ ይቆራረጣል። ስልክሽ ግን ይሰማኛል።
እሺ ምን ልርዳዎት ደንበኛችን?
okay፣ በቴሌግራም ላክልኝ ብዬ ብለሽ ላኩልሽ እኮ ወረቀት።
መቼ? ዛሬ ነው።
አሁን አሁን
አሁን በስልሳ ዘጠኝ ቤት ቁጥር ደውለው ነበር።
ነበረ አዎ፣ አዎ እ የፍቅርተንና ሀናሽ ፈሩ አይደል ያሉኝ።
አዎ፣ አዎ።
እ text message አልገባሎትም ይሄን ያህል ተቆርጧል የሚል የለም ከቴሌ በፍጹም ብር ከ account ዎት ላይ ብር ተቀንሶቦታል። check ሲያደርጉ ባንካ- አዎ ከባንክ ላይ አዎ፣
ግን text message አልገባሎትም።
ምንም የሚቆረጥ ብር አለ የለም። አልገባልኝ
እ ወደ ሁሉ ስፖርት አይደል trans transfer አድርጌያለሁ ያሉኝ።
አዎ፣ በቴሌ ብር አዎ ከቴሌ ብር text message ይሄን ያህል ብር ተቆርጦቦታል የሚል text message አልገባሎትም።
ምንም text message የለም። ጠዋትም ደውዬ ነበር ቴሌ ብር እሺ ወደ አሪፍ payment ነው ጠቅላላ ይሄን ሁሉ ብር በጣም ብዙ ብር ነው የገባው።
እሺ
እኛ ጋር አይደለም እነሱ ጋር check አድርጉና አስፈላጊ ከሆነ ወደ እኛ ጋር ነው።
አዎ ግን text message መግባት ነበረበት። እም፣ ማስላክ አይችሉም ከቴሌ ብር። እኛ እሱን ማየት ስላለብን
ምን ወደ እናንተ የላኩትን ነው?
አሁን የላኩልኝ እ፣ ሁሉ ስፖርት ላይ እ፣ deposit ማድረጎትን የሚያሳይ ነው። ግን ብሩ መቆረጥ መቆረጡን የሚያሳይ ከቴሌ ብር text message ማስላክ ከቻሉ እሱን ቢልኩልን ተመራጭ ነው፣ ቶሎ ችግሩ እንዲፈታ ማለት ነው።
እስቲ ልሞክር። እንግዲህ እሺ ግን እናንተ ጋር ገቢ እንደሆነ ሙሉ መረጃ አለ
አዎ ይላኩልንና እናስተካክልሎታለን።
አይደለም? ሙሉ መረጃ አለ እና ወደ እናንተ ጋር ገቢ መሆኑ እሺ
አይደለም? እን- እናንተ እኮ መረ- ደግሞ ወደ ወደ ሁሉ አዎ።
ስፖርት አላስተላለፋችሁትም ብሩን።
መረጃውን ማየት አለብን ከቴሌ ብር ተቆርጧል የሚለውን ማለት ነው ለማስተካከል እንዲመቸን።
ጥሩሽ
እሺ እሺ ደንበኛችን